ጤና ይስጥልኝ ቤስት ቤት።
ደህና ነሽ? ሰላም ነሽ ፍሬ?
እግዚአብሔር ይመስገን። ሰላም ነው አባ?
አለን አልሐምዱሊላህ።
እሺ
ማታ አራት ሺህ ብር withdraw አርግቼ እሺ አልገባለኝም። አሁን ደግሞ ሁለት ጊዜ በአምስት አምስት ሺህ withdraw አርግቼ አልገባም።
ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ እሺ ጠብቀኝ አንዴ።
እሺ
ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው account ነው።
ዜሮ ዘጠኝ ነው።
እሺ ይቅርታ ችግር የለም sister ኤ።
አራት ሺህ አምስት ሺህ እና አምስት ሺህ አይደለ?
አስራ አራት ሺህ ጠቅላላ።
አዎ የቴሌብር ቁጥሩ የደወልክበት ነው አይደለ?
እ የቴሌብር ቁጥር አስራ አምስት አርባ ሁለት ስልሳ ሁለት ዘጠና ሁለት አዎ እሺ አንዴ ጠብቀኝ።
አይ
confirm እያደረግኩልህ ነው። አሁን ገብቷል። እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ መልካም ቀን። አመሰግናለሽ። ገብቶልኛል።
እሺ እሺ አይ sister ኤ እሺ አባ